Hello ሰላም ጤና ይስጥልን ችግር ተባክሞ ምን ደርሰው
order ነበርና አልደወሉልንም። እንትኑ ወጥቷል order ኡ
okay ቆሻ በዚህ ስልክ ነው order የተደረገው እ በዚህ ስልክ ነው አይደለም።
order okay እሺ ዘጠኝ አርባ ስድስት አበጋዝ ነው ግን
አበጋዝ ሳይሆን አቤቻ የሚል
ዜሮ ዘጠኝ አበጋዝም አለበት ዜሮ ዘጠኝ
ዜሮ ዘጠኝ አርባ ስድስት አርባ ስድስት
ቆይ አንዴ ቼክ ላድርግልሽ ይቻላል ሶሪ አርባ ስድስት ሰማንያ አንድ እሺ
ስልሳ ሶስት ሰማንያ ስምንት hello
አቤቻ
hello hello አቤት አቤቻ ነው አቤቻ የቀረቡት product ምንድን ነው በሀያ ስድስት ነበር order ያደረጉት
ሶስት product ነጭ ይቀረናል ቲማቲም እና አቮካዶ
ቲማቲም አቮካዶ እና ድንች
okay እዚህ ጋር በሀያ ስድስት ከ driver ኦች አልተደወሉሎትም ምንም ስልክ አልተደወለልንም አዎ okay ይቅርታ በጣም እሺ እንዲመጣሎት አደርጋለሁ ዛሬ ካልመጣ check ላድርግና ነገ እንዲመጣሎት አደርጋለሁ በቃ እሺ check አድርገሽ ደውዪልኝ እሺ እሺ እሺ እሺ እሺ እሺ